ንገሩኝ ምስራች ንገሩኝ ሙሽሪትን አሳዩኝ ሙሽሪትን አሳዩኝ ያው ተሞረደች እንኳን ማዝ የተሸፈነች ሙሽራ ስትጠመቅ የከረመች በጊዮን በምንጭ ጣና ልጆቿ በፍቅር ሆነው በህብረት ወጥተው ለስራ እዮሃ ለማለት ያብቃን በኢትዮጵያ በሩቅም ስፍራ እስኪ አትንኩብኝ እስኪ አትንኩብኝ ቤቴነ ቤቴነ ቤቴነ ይልቅ ሙሽራት አቀራርቡላት ጌጧን ጌጧን ጌጧን እስኪ ላሱብሽ ላሳምርሽ እናቴ እናቴ እናቴ ከፍቅሬ ሙዳይ ከልቤ ከልጅነቴ ከልቤ ከልቤ እንዴት ይጠራል መልክሽ የኛ የኛ ሲሉሽ እንዴት ይደምቃል ገጽሽ ኢትዮጵያችን ሲሉሽ እንዴት ይሞቃል ድግሱ ተዋደው ሲቋረሱ በረከት አለው ግብዣሽ በፍቅር ከያዙሽ እዮ እዮ የታለች እኛ ሙሽራ የታለች ደምቃ ትታይ በገነት ዝናብ ተጠምቃ ይውጣላት ትሞት ፀሐይ እንደ ግስለኛ ሙሽራ የፍቅር ድንኳን ጥለን እንጨፍር እዮሐን በር ከፍቅሯ ባህር ዋኝተን እስኪ አትንኩብኝ እስኪ አትንኩብኝ ቤቴነ ቤትነ ቤትነ ይልቅ ሙሽራት አቀራርቡላት ጌጧን ጌጧን ጌጧን እስኪ ላሱብሽ ላሳምርሽ እናቴ እናቴ እናቴ ከፍቅሬ ሙዳይ ከልቤ ከልጅነቴ ከልቤ ከልቤ እንዴት ይጠራል መልክሽ የኛ የኛ ሲሉሽ እንዴት ይደምቃል ገጽሽ ኢትዮጵያችን ሲሉሽ እንዴት ይሞቃል ድግሱ ተዋደው ሲቋረሱ በረከት አለው ግብዣሽ በፍቅር ከያዙሽ እዮ